Hello
ጤና ይስጥልን።
አብሮ ይስጥልን። ምን ልርዳዎት?
የዩቲዩብ ለመማር ፈልግ
እሺ ስሞትን ማን ልበል
ኑረዲን
እሺ አንዴ ትንሽ አንዴ ይቅርታ።
እሺ ልዝጋው ነው።
አ- አይ ቆይ ሰምቾታለሁ። አንዴ ክጽፍ ነው።
እሺ
Hello አቤት አቤት ኑረዲማ
ሸረፋ
ይቅርታ Hello አይሰማኝም።
ሸረፋ ሸረፋ Hello
ሄሎ ሸረፋ ሸረፋ
ሄሎ ኑረዲን ሸረፋ
ሄሎ ይሰማል?
አሁን ይሰማል እኮ